ጤና ይስጥልኝ። ጤና ይስጥልኝ። ድምፅሽ ሩቅ ነው በጣም። ሄሎ ሄሎ፣ አይሰማም?
አሁን ይሰማል። እኔ የምለው መቤት therapy ፈልጌ ነበር። የሆነ እጅ ላይ ችግር አለ እንትን ይሆናልና እንዴት ነው መገገል የሚቻለው? የእጄ shoulder right shoulder ላይ ችግር አለ። ነርቭ ነገር ነገር therapy ማድረግ ፈልጌ ነበር።
ፊዚዮቴራፒ ፈልገው ነው?
አዎ አለን፣ ይቻላል።
እ?
የት አካባቢ ነው ያለው የሚቀርቡት?
እኔ actually መኖሪያ ልደታ ምንትን ነው ማነው ጀሞ ነው፣ ግን ስራ ቦታ ልደታ ነው የሚሆነው።
ልደታ አዎ ለልደታ ስለዛ አራት ኪሎ ይቀርባል።
አራት ኪሎ ይቀርባል።
ቦሌ እና ቀጠሮ አለው እ፣ እንትን አለው ቀጠሮ ምናምን አለው እ፣ ወይስ ቀጥታ እንትን ማለት ይችላል?
እኮ ያለውን የሚመቸውን ሰዓት ደውዬ check ማድረግ እችላለሁ።
እ?
ለመቼ ነው የፈለጉት?
እ፣ እኔ እ፣ ሲመቼ ለመሄድ ነው። ሶስት አራት ቀን አሁን በሬዲዮ ሰምቼ ነው የደወልኩት። እናንተ ጋር
ሬዲዮ ላይ
ሰምቼ ነው የደወልኩት።
እኮ እ፣ የሆነ እኔ ሲመቼ ዛሬ ይሄ- በዚህ በሶስት ቀን ውስጥ ለመሄድ ፈልጋለሁ።
እሺ፣ በቃ check አድርጌ የሚመቸውን ቀን እ፣ ደግሜ ደውዬ እንገረው።
ይቻላል።
እሺ፣ ስሞትን ማን ልበል
አህመድ ሰይድ።
ሰይፍ።
አዎ
እሺ፣ አሁን እሺ።
ደግሜ ደውል። በዚህ ሶስት ቀን ውስጥ ነው አዎ ያ አራት ኪሎ ነው አይደለም የሚቀርበው?
አዎ
እሺ፣ ደግሜ እሺ